hello ጤና ይስጥልኝ። hello hello፣ አይሰማም?
አዎ ይሰማል።
ከስምንት Stone Homes ነበር የደወልኩት።
okay። አዎ እ ከዚህ በፊት መረጃ እንዲወስዱ ሰው ልልክልዎት ነበር ተነጋግረን ነበርና አዎ፣ ለምሳሌ መሰለኝ ወስጃለሁ። ወስጄ ተቀብዬ ልኬላቸዋለሁ። ምን ሳትወስድ
እ ጨርሰው
አይደለም እ እ ሌሎች እንትኑን የሚፈልጉት የነበሩት ውጭ ያሉ ሰዎች ናቸው።
okay ለሌላ ሰው ነበረ።
አዎ እና ልኬላቸዋለሁ። ምን ሳትወስድ
እሺ እሺ እሺ፣ መልካም እሺ።